hello hello hello
ድጋሜ ሞድ ነኝ። ሞድ ነኝ። ሞድ ነኝ። ነኝ። አሁን Hello?
ዘጠኝ
hello
አስራ አንድ አንድ ቁጥር ኤስቢ ቀን አስገቢ አስራ አንድ ዜሮ ዘጠኝ ሀያ አራት ሁለት አራት እኔ ነው ሌላ ነኝ።
ቦታ ነው መሰለኝ።
ከዛ ዘ- አስር አስር ሂድ hello ማየ
እና ሰላም ወይ አለን። እሺ ቆመልሽ አለቀ። አዎ ወረቀቱ አልቆ አሁን summary ለማ- የዓመቱን ለማውጣት ያው summary ነው አይደል የሚባለው?
አ- አ። እሺ በኮምፒ- እንዲሁ በኮምፒውተር አይደለም የምትጠቀሚው?
አይደለም normal ነው።
እሺ እ፣ ሁለትና ሶስትን ንኪ፣
እሺ ሁለትና ሶስት total ንኪ።
ቶታል ከዛ ፊዚካል እና summary አልመጣ።
መጣ።
ከሜኑ ጎን roll አለች አይደለ?
ከሜኑ ጎን roll አለ።
በ roll ኡ ከፍና ዝቅ አድርጊውና የሆነች star ኮከብ ነገር አለቻ ከጎኑ አዎ አዎ አዎ እሷ star ኧዋ summary ላይ መሆኗን check አድርጊ።
summary ላይ ሆነ።
star ኧዋ summary ላይ ሆነች።
አዎ total ንኪ።
አድርጌያለሁ።
by date መጣ።
አዎ by date መጣ።
total አሁንም ንኪ።
እሺ ከዛ ቀኑን ዜሮ ስምንት ዜሮ ስምንት ዜሮ ሰባት
value not okay ይላል። ዜሮ ስምንት ዜሮ ሰባት ሀያ ሀያ ከዛ ሶስት ነው።
ሀ- ሀያ ሀያ ሶስት አዎ
ከዛ ከዛ ወደ ዜሮ ታች ሰባት ዜሮ ሰባት ዜሮ ሰባት ሀያ አራት ሰባት ሀያ ሀያ አራት አራት ከዛ ቶታል።
ቶታል ኦኬ ይኸውልሽ ዜሮ ስምንት ዜሮ ሁለት ሀያ ሀያ አራት እና ዜሮ ሰባት ዜሮ ሁለት ዜሮ ሰባት ሀያ ሀያ አራት ነው የሚመጣው።
በቃ ደብተርሽን ይዘሽ ነይ እና memory ስለተቀየረብኝ ገቢዎች ደግሞ አሁን እንትን ስላልኩኝ ብለሽ አናግሪያቸው። ደብተሩን ይዘሽ ነይ እና በቀን ቀጠሮ ደብተር ስለ- ብቻ ማሽን ምንም አይሰራም።
አይሰራም። በቃ የሳወጣው በዚህ መልክ ነው እየወጣብኝ ያለው። ከዚህ በፊት የሚወጣውን ይዤ ልምጣ።
አዎ አዎ እንዲህ ነው የሚወጣብኝ። የተቀየረውን ደግሞ እኔ ሪፖርት ላደርግ ስለሆነ ብለሽ አናግሪያቸው።
እሺ እሺ እሺ።
እሺ።
እሺ